ስፖርት መቀምለር ነው። ሆልድ ስፖርት ለመቀመር ፈልጌ ነበር እምቢ አለኝ። በ- በእንትን በኩረም ላይ ምንድን ነው የሚለው?
ዝርዝሮች አይመጡም። የሚመጡ ሁለት ነገሮች አሉና እሺ እነሱን አይመጡም። ሌላ አራት ይሄ ፕሮሜሽን ነው ምናምን ምናምን ፕሮዳክት ምናምን የሚል ነው ያለው እንጂ ሌላ የለው። እ?
ቆይ አንዴ ያው እኔ ጋ ይመጣል። ምንድን ነው እርሶ ጋር የማይመጣው?
ከቴሌብር ወደ ስፖርት ላስተላልፍ ግን ቢያለ
ከቴሌብር ከቴሌብር ወደ ሁሉ ስፖርት ላስተላልፍ እምቢ አለኝ። ምንድን ነው የሚሉት?
ቆይሽ እዛው እያለ ምን ይላል መሰለሽ ሁለትና ሁኔታዎች የሚል አለ። የግል ፖሊስ አ- አጋሮቻችን መተግበሪያ ፕሮሜሽን ምናምን የሚል ሌላ የለም።
መጀመሪያ ዲፖዚት የሚለው ውስጥ ይግቡ። እሺ እየሰማችሁ ዲፖዚት ነው?
እኮ የተሳሳተ ቦታ ስላሉ ነው። መጀመሪያ ዲፖዚት የሚል ይግቡ። እየሰሙ ነው?
ሄሎ ሄሎ እየሰሙ ነው? ሄሎ